እኔ ጋ የለም እስክሪብቶ። አልጻፍኩበትም እስካሁን ሁላ።
ሄሎ ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን አለን።
ከችፕችፕ ነው የደወልኩለት።
እሺ
okay የሽንኩርት order ነበሩት አይደል? ዛሬ የሚመጣ ለነገ አዎ ብትል ነበረ እኮ ነገ ነገ ነው።
አዎ አዎ። የት ነው ዛሬ ስራ ይመጣሉት?
አልገባን እ?
የት ነው ይመጣሉት? ቦታ confirm ለማድረግ እንትን ነው ይሄ የከተማ አውቶቡስ አለ አይደለ?
ሰ- የከተማ አዲስ አውቶቡስ አገራችን ሰሚታው ሰሚት ሰሚት ያለው አዎ በቃ እሺ፣ አስልክሎታለሁ። ነገ ይረከባሉ። እሺ እሺ፣ መልካም ቀን።